ጤና ይስጥልኝ። አሪፍ ነኝ። ሞገስ ነኝ በኮም ልርዳዎት?
እንትን ከ ከቴሌብር ወደ ሆልስፐርስ በአሪፍ ባይ ብር ከፍዬ የነበረውና ለምንድን ነው እስካሁን የማይገባልኝ? አንድ ሳምንት አድርገዋል ፊቲንግ ይላል። ለምንድን ነው?
እሺ ለምኛችን። መቼ ቀን ነበር የሞከሩት?
አ ቀኑ ቆይ ልንገርሽ።
እሺ
አ ቀን እንትን ነው አስር ሰባት ሁለት ሺህ ሀያ አራት ይላል።
እሺ ከዚህ በፊት እኛ ጋር ደውሎ አመልክተው ነበር። አሪፍ ፔይ ላይ አረ ስልካችሁ ጠፍቶብኝ ነበር እንዴ ፈላልጌ ነው ያገኘሁት። እዛ ቴሌግራም ላይ ነው ያገኘሁት።
እሺ ደንበኛችን። ስንት ብር ነበረ?
አ ሶስት መቶ ብር ሶስት መቶ እሺ። ቴሌብር የሚጠቀሙት አሁን በደወሉበት ቁጥር ነው?
አዎ በዚህ ነው።
እሺ የተመዘገበበትን ስም ይንገሩኝ።
አ ቴሌብር ላይ አ ሮቤል ብርሃነ አበበ
ሮቤል ብርሃን። እሺ ደንበኛችን የሰጡንን መረጃ መዝግበናል። አሁን በምንሰጠው ስልክ ቁጥር screenshot ያንሱና ቴሌግራም account አችን ላይ ላኩልን።
አ እሺ ይንገሩኝ ንገርኝ።
እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት እሺ እሺ screenshotኡን ነው የምልክላችሁ በዚህ አዎ የቴሌ ብሩ message እንደ screenshot አድርገው ይላኩልን። ሲልኩ ስምና ስልክ ቁጥርም ያስቀምጡልን።
እሺ የእኔ ስልክ ቁጥር ነው የማስቀምጥላችሁ?
ቴሌ ብር ይጠቀሙበትን።
እሺ እሺ እሺ እሺ ሌላ የምረዳውት ነገር አለ?
አይ የለም እሱ ብቻ ነው።
እሺ ደንበኛችን እኛ እናስተላልፍልዎታለን። ስለ ደወሉ እናመሰግናለን።